hello አቤት አዎ ምን ፈልገሽ እኮ ድርገበያ ነው ፕሮግራሙ የደወልሽውም ድርገበያ ጋ ነው ምንድነው የፈለግሽው እቃ እቃ እንዲመጣልሽ ፈልገሽ ነው ወይስ ምን ነበር
እንዲመጣልኝ ፈልጌ ነው።
ምንድነው እንዲመጣልሽ የፈለግሽው